umlutha Hello mina we-
ngicela inkutani lebola ukuthi ubakho umlutha ah, ምን ያ ይቆርጣል
የተዳም የተስ የተሰሙት አይደለም
ቅድም ደው
እሺ በሌላ ስልክ ልደውልልዎት የዳመጥን ካልሆነ
ስልኩ የቱ ጋ ነው? አዎ እሱ ነኝ፣ ግን ስልኩ አጣሁት እኮ እነሱ የምኑን ስልክ ነው ያጡት ይቅርታ
አይ እናንተ ጋ ነው ሲጀመር ሰው
እ፣ ቆይ እስኪ በደንብ ጥርት ያለ ነገር ስለሌለ በሌላ ስልክ ልደውልልዎትና ያለውን እሺ።
ነገር ያስረዱኝና መልስ ልስጦት አይሻልም ይቻላል። እሺ እሺ እሺ እሺ መልካም ቀን